ይገርመኛል ሳስብማ አንዳንዴ ይመስለኛል ያለሁኝም በህልሜ ይገርመኛል ሳስብማ አንዳንዴ ይመስለኛል ያለሁኝም በህልሜ ምስጋና መክቤ ወጣሁኝ ከቤት በዛ በመንገዴ አየሁ አመክቴ ስመጣ ከፊቴ ከፊቴ አልኩኝማው ለራሴ አልጠየኩኝማው ለሷ ሊመልስም ይሆናል ፈጣሪ ጸሎቴንማው በሷ ላጣራም ተጠጋ ወደሷ ታኬው ይሆን ብዬ ጠየኳ ማቃወንም አቅጣጫ አለችኝማ እቀዋለሁ እና ተከተለኝ በመንገዴ ላይም ነው አልኳት አንቺን ባላገኝ ነበር እየተንከራተትኩኝ ውለው አንቺን ባላገኝ እመለስ ነበር ወደ ቤቴ ይገርማል የፈጣሪ ጸጋ አልኳትማ በፈገግታ አየችኝ መመልሳ ጨምራ በትንፈገግታ ብዙ ሳላንገራግር ጠየቆትማው ስሟን አለችኝ ይሉኛል ሚሉ ይገርመኛል ሳስብማው አንዳንዴ ይመስለኛል ያለሁኝም በህልሜ ይገርመኛል ሳስብማው አንዳንዴ ይመስለኛል ያለሁኝም በህልሜ ዱገማኑ መቃንኬ ሜሉሉ ጄደማ ሜቲ ገሩ ነምኒ ሁንዱ መቃሰኑ ማነዋማ ገሩ መቃንክየ ኢናሪ ጄደማ ናንጅቴ ሴቀታ እጆኒ ሲያከም ይበሬዱ አከ ኡርጂን ረቲን ኢፉ
thank you